hello
hello
ዶዮ ዶዮ ቁልፍ ሰለሞን
መኪናው ላይ አቤት hello አቤት ሰ- ሰለሞን አቤት ከቢሮ ነበር የምደውልልህ።
ወይዬ ነጭ ሽንኩርት አልወጣም እንዴ ዛሬ?
ነጭ ሽንኩርት እያስወጣን ነው ገና እየወጣ ነው።
አ፣ ወሎ ሰፈር እያስወጣን ነው ወሎ ሰፈር እኮ driver ኦች ደርሰው እ፣ ለምን አልመጣም እያሉ ነበር customer ኦች።
አሁ- በሁለተኛ ዙርም እየተላከ ያለ አለ በሁለተኛ ዙር driver ም እየተላከ ያለ አለ ነጭ ሽንኩርት garlic ምናምን ስለዚህ ትላንት አይመጣም ያልናቸው ሁሉ ዛሬ ይመጣላቸዋል ማለት ነው።
ም፣ እ፣ no ሊ- እ፣ ዛሬ- ለዛሬ የተላኩት የዛሬው ናቸው የትናንትኖቹ አይደሉም
ለ- list ኣው የዛ- ትላንት order ያደረጉት ለዛሬ ወጣላቸው።
ትናንት order ያደረጉት ናቸው ለዛሬ ወጣላቸው የባለፈው ሰለሞን በሀያ አንድ በሀያ ሁለት order ያደረጉት በሀያ ሁለት ኦርደር ያደረጉት ለያብስ ያብስ አብሮ ነው ወላ ወሎ ሰፈር ልክ ያለው እኮ በሀያ አንድ እና በሀያ ሁለት ኦርደር ያደረጓሉ እና የዋግ የምትባለዋ ከስተመር ወሎ ሰፈራውን አልተቀበልኩም ድራይቨሮች እዚህ ነው ያሉት እያለች ነበር።
የዋግ አዎ የዋግ አረ የአብስራ ጋር ደውይለት የዋግ የሚል ገብቷል ነች እኔ ራሴ ነኝ የሰጠሁት ለያብስራ የአብስራ አብሯቸው ከድራይቨሮቹ ጋር ነው ሄደው ጠይቂው የዋግ እሺ።
የሚል ጭኖልሃል ሰለሞን በዩ አስታውሱ እ- እሺ እሺ ሰለሞን